ወደ ቴሌ ብር withdraw አድርጌ አልገባንም።
መቼ ነበር ያደረጉት?
አሁን Best Bet ስልክ ቁጥሩ የደወሉበት ነው?
አዎ ስንት ብር ነው?
እ አራት መቶ እሺ ጠብቁኝ።
እዚህ ነው እንደ ቀን ቀን እየመጣች ቡና ማታፈልል እኛ እሷ መቼ ያለች እንመጣለን። ኧረ እሷው ወተት ቡና እንጠጣለን ብለን ስንመጣ አትኖርም። ማሪማ ከተኛ ቢኖርም አንጠጣም፣ ግን ስንት ቀን አለማየሁ ነው አይደለ? አካውንት ነበሩ የደወሉበት ስልክ ቁጥር ነው።
አዎ አለማየሁ ቀን ማትኖር
ይቅርታ በስተ ምክንያት ሄድ አድርጎ ተመልሷል። አንዴ በ- ወይ በእንትን ያዙታል፣ በሳንቲም ያዙታል፣ በሳንቲም ፔይ
እ
ሄድ አድርጎ ወደ በስት ቤት አካውንቶ ተመለሰ
እሺ
እና አንዴ በሳንቲም ፔይ ይሞክሩታል።
ልሞክረው በሱ በሳንቲም ይሞክሩት እስኪ። አዎ
የሚቆልሰው ባሁ